ሄሎ ሄሎ፣ ሰላም ጤና ይስጥልን። ከችፕችፕ ነበር የምደውልዎት። ሄሎ
ሄሎ ሄሎ፣ ሰላም ጤና ይስጥልን።
ይሰማል?
ከችፕችፕ ነበር የምደውልዎት። ያልተቀበሉት product ነበር ያል- ያልተቀበሉት product ነበሩት። ከችፕችፕ ነበር።
አዎ ይኸውልሽ እንትን እሺ።
ላይፍ ቦይ ሶስተኛ ቀኔ ነው ዛሬ ካዘዝኩኝ OK፣ በ group እሱ- ማለት ነው።
አዎ፣ 13 ላይ ቆይ አዎ እ፣ እንትን ማሽና ጎመን
OK፣ ሌላም ጥቅል ያልመጣለት product አለ። ጥቅል ጎመንም አለ።
ጥቅል ጎመን፣ ቲማቲም እና ላይፍ ቦይ OK፣ አዎ፣ እሺ። የት ነበረ location?
እ፣ ኃይሌ ጋርመንት አዲስ አበባ ኮንዶሚኒየም።
በቃ እሺ፣ ነገ ይመጣልዎታል። ነገ መረከብ ይችላሉ።
አዎ ይቻላል።
እሺ፣ ነገ ይመጣልዎታል።
እሺማ እሺ፣ እሺ፣ እናመሰግናለን።
እሺ